Hello ሰላም ጤና ይስጥልን። Hello ሰላም ጤና ይስጥልን።
እንዴት ናችሁ? ሰላም ነው?
እግዚአብሔር ይመስገን። እግዚአብሔር ይመስገን። ዩቲዩብ ነው።
ምዝገባ አልቋል እንደ የዚህ የዩቲዩብ አይ አላለቀም። ማንም ጌሻ የሚባለው እ?
ማንም በልኬት ነው አላለቀም።
ከዚህ ሰባ ነው። መቼ ከመቼ ድረስ ነው ክፍያው ምናምን ለማወቅ ከዛሬ እሺ፣ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ወር?
በአካል ነው ወይስ ኦንላይን ነው? አዎ እ? እ? አይ ከ- ከአስራ አንድ ሰዓት በኋላ የለም class ከስራ በኋላ OK። ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በሳምንት ሶስት ቀን ነው class ኡ የሚሰጠው። ለሶስት ወር ነው። ሀያ credit hour ነው። ክፍያውም ለዛሬ አስር ሺህ ብር ነው። እስከነገ ግን ስንት ሺህ?
ዲስካውንት ስለሚኖረው በወር ስንት?
በወር አንድ አስ- አንድ ነው። በሶስት አይ።
ወር አስር ሺህ ብር
እሺ ስልክሽ በጣም ያስተጋባል። ምትክል አይሰማም። ለዚህ- ለሶስት ወር ኮርስ አስር ሺህ ብር ነው።
እ? እ?
ለሶስት ወር ኮርስ አስር ሺህ ብር I mean አስር ሺህ ብር ለሶስት ወር ኮርስ ለሶስት ወር አስር ሺህ አዎ
OK። አንድ ጊዜ የሚከፈለው ወይስ በየወሩ ነው አዎ የሚከፈለው?
አንዴ አንዴ ነው የሚከፈለው አንዴ ነው። OK በሳምንት ሶስት ቀን ማለት ነው class።
አዎ
ከዛ ሌላ ምን opportunity ያለው ከዛ በኋላ ከ class በኋላ
ያው ስኬታማ YouTuber ይሆናሉ
ያን- እኛ እኛ ባስተማር ነው እ?
ያን- እኮ ያንን ነው ያንን አንዳንድ idea ዎች ምናምን በደንብ ትሰጣላችሁ።
አይ ሳይሆን እርስዎ እ፣ እኛ አሰራሩ ነው የምንፈልገው። እርስዎ ደግሞ creative ሆነው እኛ አሰራሩ ነው የምናስተምረው እርስዎ ደግሞ እሺ።
creative ሆነው አዎ ከሰሩበት ስኬታማ YouTuber ይሆናሉ እና ልክ ነው። አይ ጥሩ። እሺ እስከ መቼ ነው የምትገባው?
ከዛሬ discount አለው። ከነ- ከዛሬ በኋላ ግን discount ስለማይኖር አስራ አምስት ሺህ ብር ነው የሚሆነው።
እስከ ዛሬ ድረስ እስከ ዛሬ አስር ሺህ ብር ነው ያልሽኝ? እስከ ዛሬ አዎ አዎ OK። ከዛሬ በኋላ እስከ አስራ አስራ አምስት አስራ ሺህ አምስት ሺህ ብር OK። እንትኑስ deadline መቼ ነው የምትጨርሱት?
እ፣ ያው ዛሬ በአካል class ተጀምሯል። already
እ እ?
class ጀምረናል። ዛሬ ዛሬ class ጀምረናል።
ተጀምሯል። okay already okay። እሺ በቃ account ምናምን ላኪልኝ እስቲ ወይም በስልክ እሺ ስሞትን ማን ልበል መጀመሪያ ስሜ አሳዬ ጸጋዬ
አሳይ ጸጋዬ
ቁጥር ይሄ ነው አዎ ይሄ ነው የደወልኩት ዜሮ ዘጠኝ አራት ቁጥር ሀምሳ አንድ አርባ
እም፣ አስር ሀምሳ
ትምህርት ቤት ነው ያለው
አያት ተስፉ ሲኒማ አያት
አዎ አያት ተስፉ ሲኒማ ስኒም ተስኒማ አዎ
ናት የምኑ ጋር ነው አላውቀውም ሚካኤል ጋር ነው እሱን አልፈው እሱን አልፈው አያት እሱን አልፈው እሱን አልፎ አያት አዎ
እሺ፣ ጥሩ በቃ ጠይቃለሁ በቃ እስኪ account ኡን ላኪልኝ እና እንትን ካልኩ አስገባለሁ ቻው thank you እሺ
እሺ እሺ እሺ